እሱ ቤት
እንትን ቴሌግራም ላይ እንዲህ ያለ አለ ልኬ እንዲህ ያለ አዎ ልክ ነህ።
ተመላሽ ተመላሽ ንገረኝ እስኪ cashier code ኧን ቴሌግራም እየሰራ አይደለም።
አስራ አራት እሺ
አስራ ዘጠኝ እሺ
ሀያ አንድ እሺ
ሀምሳ ሶስት ሌላም እንጨምረው ባይ ይሄ ልልክ እንትን postponed የሆነ ጨዋታ አለው። እሺ ቆይ ቆይ አንዴ ጠብቀኝ። አዎ postponed የሆነ ጨዋታ አለው። 24 ሰዓት እስኪሞላ ጠብቀው። እሺ ለዛ አዎ እሺ ሌላኛውን ንገረኝ።
ሌላውን መንገድ አዎ አስራ አራት እ
አስራ ዘጠኝ 19 ሀያ አንድ እሺ
ሰባ አምስት ሰባ አምስት ተመሳሳይ ጨዋታ ነው።
ይሄኛውም አንድ አይነት ነው።
አዎ አንድ አይነት ናቸው። 24 ሰዓት ሲሞላው ጠብቅና ያርምላል። እሺ 24 ሰዓት መሙላት አለበት።
አዎ ሌላ አለክ?
ሌላ የለኝም። በቃ በቃ ሁለቱ postponed ስለሆኑ ሰዓታቸው ሲደርስ ያርምላል። እሺ እሺ እሺ ነው